hello ጤና ይስጥልኝ ቤስት ቤት ራሄል ነኝ። ምን እንርዳዎ
የቤስት ቤት ወኪል ለመሆን ፈልገን ነበር።
እሺ የት አካባቢ ነበር?
ቤኒሻንጉል ጉሙዝ ክልል አሶሳ ከተማ ላይ።
አሶሳ። እሺ አንዴ።
አዎ።
እሺ እሺ። hello አቤት ወይ ስምህንና ቁጥርህን መቀበል እችላለሁ?
እሺ ስልክ ቁጥር አዎ ይሄኛው ነው የደወልክበት?
የደወልኩበት አዎ እሺ ዜሮ ዘጠኝ አስራ አንድ ሰባ ዘጠኝ ሰባ ዘጠኝ ዘጠና ሁለት አይደለ?
ዘጠና ሁለት አዎ
እ እሺ ማን ልበል ስምህን?
ደጀኔ ቀነኒ
ደጀኔ ቀነኒ
ቀነኒ
እም።
ቀነ እሺ እዛ ጋር ወኪል ስላለን ከእሱ ጋር አውርተን እንደውልሃለን። እሺ እሺ በቃ አሳውቅኝ እሺ እሺ እሺ ስለደወልክ እናመሰግናለን። መልካም ቀን።
እሺ እሺ